ሄሎ ጤና ኢንቨስት ቤት
ሰላም ጤና ይስጥልን እንትን ለማድረግ ነበረ cash out
እሺ hello hello አንስተዋል ወጪ ነው ወይስ ቲኬት ኳ- cash out ለማድረግ ነው ቲኬት cash out ለማድረግ እሺ ምን አስቸገረ
እ፣ አይ ምን ያክል እንደምት ሁለት ጨዋታ እንትን የሚል ስላለው አንዱ already cancel የሆነ አንዱ ማታ cash out- cash out option ኑ ስገባ አስልቶ ያስቀምጥልሃል ምን ያህል ብር እንደምታወጣ ስለ check አድርገው
cash out option ላይ ልግባ option cash out my bet ውስጥ ገብታለህ አይደለ cash አዎ።
out መጠን እዛ ላይ cash out ትለው ስል ከስር ምን ያህል ብር cash out ማድረግ እ፣ እንደምታደርግ ያሳውቃል
እሺ እሺ